ንግድ ስፖርት ነው። እባክዎ ምን ልርዳው?
ከሁሉ ስፖርት ወደ ቴሌብር withdraw አዝዤ ነበር፣ አልገባም።
እሺ፣ ከዝውውር ታሪክ ላይ ያልገባሉትን screenshot ያድርጉና በቴሌግራም ይላኩልን።
እሺ፣ በዚህ በቦታችሁ ቁጥር የያዙ
እሺ፣ ንገሪኝ።
ዜሮ ዘጠኝ ሰባ ስምንት
እሺ፣ ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ዜሮ ስድስት እሺ፣ transaction history ውን ነው screenshot አድርጌ። እሺ፣ በቃ